በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቀራንዮ የተከፈለውን ዋጋ ባሰብኩኝ ጊዜ አንደበቴ ዝም ይል ዘንድ ልተወው አልችልም፣ መንፈሴም እመሰክር ዘንድ ያነሳሳኛል።
ተናገር አለኝ መስክር፣ ተናገር አለኝ ዘምር፣ ለቀራንዮ ውለታ አርምሞ የለም ዝምታ፣ ለመድኃኔዓለም ውለታ አርምሞ የለም ዝምታ። ተናገር አለኝ መስክር ተናገር አለኝ ዘምር ለቀራንዮ ውለታ አርምሞ የለም ዝምታ ለመድኃኔዓለም ውለታ አርምሞ የለም ዝምታ ሰው አድርጎ ይሞቶ በደሙ ኑሮዬን ባርኮ ትመሙ ሰላም አውጥቶ ካስገባ ለያዝ ለክብሩ ዘንባባ ሆሳና ልበል መድኃኒት ከፍ በልልኝ የኔ አባት ተጠምተህ እኔ ረካሁ ስራ ግሩም ነው ደነቀ። ተናገር አለኝ መስክር፣ ተናገር አለኝ ዘምር ለቀራንዮ ውለታ አርምሞ የለም ዝምታ ለመድኃኔዓለም ውለታ አርምሞ የለም ዝምታ እጆቹን እዩት በእምነት ቆሰለን ይሰጠኝ ሕይወት በዚያ ታትሞ ውበቴ ኢየሱስ ለእኔ ብርታቴ ከማንም በላይ ከምንም ለእኔ ልዩ ነው ዘላለም ሕይወቴን ለእርሱ አስማርኬ እኔስ በረታው በአምላኬ። ተናገር አለኝ መስክር፣ ተናገር አለኝ ዘምር ለቀራንዮ ውለታ አርምሞ የለም ዝምታ ለመድኃኔዓለም ውለታ አርምሞ የለም ዝምታ የሾህ አክሊሉ በራሱ ለእኔ ቤዛ ነው ሞገሱ ሞቴን ገድሎታል አባቴ ሰላም እርሱ ነው እረፍቴ ሰው የመሆኔ ምስጢሩ የማይለወጥ ነው ፍቅሩ የገባኝ እውነት በምድር ላይ ፍቅር ነው ጌታ ኤልሻዳይ። ተናገር አለኝ መስክር፣ ተናገር አለኝ ዘምር ለቀራንዮ ውለታ አርምሞ የለም ዝምታ ለመድኃኔዓለም ውለታ አርምሞ የለም ዝምታ ክብሩን ለማወጅ ተነሳው ሲያድነኝ ከሞት ነው ገመና ሸፋኝ ኪዳኔ ተራበ ውዴ መድኔ ይህ ነው ያቆመኝ በፊቱ ወሰን የሌለው ምረቱ ለዚህ ደግነቱ ለታ ምን ይከፈላል ለጌታ? ተናገር አለኝ መስክር፣ ተናገር አለኝ ዘምር። ለቀራንዮ ውለታ አርምሞ የለም ዝምታ። ለመድኃኔዓለም ውለታ አርምሞ የለም ዝምታ። ተናገር አለኝ መስክር ተናገር አለኝ ዘምር ለቀራንዮ ውለታ አርምሞ የለም ዝምታ ለመድኃኔዓለም ውለታ አርምሞ የለም ዝምታ